ጤና ይስጥልኝ ሁሉ ስፖርት በአኮ ምን እርዳዎት? Hello
Hello Hello Hello ሁሉ ስፖርት ነው። በአኮ ምን እርዳዎት?
Screenshot አድርጋችሁ ላኩ ተብሎ ተልከ- ልከን ነበረ።
መቼ ሲቀጥ- ሲቀጥል ደግሞ ወደ ሌላ ቦታ የተላከው ገንዘብ ማለት ነው ተመልሶ ሲገባ ወደ ሁሉ ስፖርት ነው የሚገባው እስከ ዛሬ ማለት ነው።
በምንድን ነበር የት- ያስተላለፉት?
በ HelloCash HelloCash ከሆነ ወደ ሁሉ ስፖርት አይመለስም። የተንጠለጠለ ብር ብቻ ነው ወደ ሁሉ ስፖርት የሚመለሰው። Account የሎትም የሁል- የ HelloCash አዎ account ኡ የምን account ነው Account ሳይኖሮት እንዴት HelloCash ላይ withdraw አደረጉ?
ማለት እኔ ቴሌ ብር ምናምን ነበረ ቴሌ ብር የለውም ነበረ እኮ ታዲያ account ሳይኖሮት ለምን ወደ ቴሌ HelloCash አስተላለፉ? እርስዎ
Account ኡን መውጣት የሚችለው በምንድን ነው እዛው አንበሳ ባንክ ይሂዱና እ የ HelloCash account ይክፈቱ። የአንበሳ ባንክ HelloCash account ከዛ እዛው account ኡ ላይ ይገባሉታል ብሩ።
እሺ እሺ እሺ